ሰላም ጤና ይስጥልኝ Best Bet
ኤፍሬም ነኝ ኤፍሬም ዶላ
ኤፍሬም የት
ኤፍሬም ዶላ ዶላ እሺ ጠብቀኝ
እንትን ይሄ ቁጥር Keno እዛ ቲቪ ላይ ያለውና cashier ላይ ያለው እሺ እሺ አባ አንዴ ጠብቀኝ እሺ ሰላም ጤና ይስጥልኝ Best Bet
Okay ቁጥር እዛ Keno TV ላይ ያለው ቁጥርና game code እና እዛ cashier ወይ hello hello
Hello ኤፍሬም ወይ አልተስተካከለም
የውሻው ተበላሸ እኮ restart አድርገው እስኪ restart አድርገው restart አድርገው ስልክ TV ውንም የ cashier ኡንም አጥፋና አ እንደ አዲስ ክፈተውና መልሰህ ደውልልኝ። ይቅርታ እነሱ ተስተካከል ብሎኝ ነበርና ካልተስተካከለ መልሰህ ደውልልኝ። ይኸውና እሺ እሺ እሺ እሺ